ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳው?
እና ከትናንት ወዲያ ስድስት መቶ deposit አድርጌ ነበር ከሁሉ ስፖርት ከቴሌብር እሺ ግን ምንም አልገባልኝም። በአሪፍ ፔ ነበር የተጫወኩት መጫወት ራሱ አልቻልኩም።
withdraw ነው deposit ነው ያደረጉት?
deposit ነው ያደረኩት።
እሺ ከቴሌብር የተላከልትን message ይላኩልን።
አዎ ልኬዋለሁ። እሱን ቴሌግራም ላይ አልተመለሰልኝም።
እሺ በዚህ ስልክ ነው ይላኩልን።
አዎ በዚህ ስልክ ነው የላኩልሽ።
አንድ ጊዜ ይጠብቃል።
እሺ።
ሚ የሚለው ነው
እም?
ሚ የሚለው የቴሌግራም ቁጥር
አይ አይደለም።
የቴሌግራም ስሞት ሚ ነው የሚለው
አይ ለየኔ ብሬ ነው የሚለው እ?
ብሬ ነው የሚለው አይ ሚ የሚል ነው የመጣው ዜሮ ዘጠኝ ሰላሳ ሁለት ሀያ አራት 24 ሰማንያ አንድ ዜሮ ዜሮ አይደል? አዎ።
አዎ።
የላኩትንም አግኝቼዋለሁ ግን ሚ ነው የሚለው እዚህ ጋር እሺ እንጃ ስሙ የተሳት ሶስት መቶ ሰባት ብር ከሀምሳ ሳንቲሙ ነው አይደለ?
ሌላም ድጋሜ ሶስት መቶ ብር ላኩና ሁለቱም ሌት ነው?
ሲሆንብኝ አዎ ደግሜ ደግሞ ሶስት መቶ ብር ላኩኝ።
እሺ የስልኮትን ይንገሩኝ የሚጠቀምበትን ዜሮ ዘጠኝ ይሄ ነው ሰላሳ ሁለት አዎ ይሄ ነው።
ሀያ አራት ሰማንያ አንድ እሺ አስተላልፌ ይሉታል እሺ አመሰግናለሁ።
እሺ